ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
መኪና እያየው ነበርና የአባዱላ አውቶማቲክ ሁለት ሺህ ሰባት
አባዱላ ሁለት ሺህ ሰባት ያለ በ manual ነው።
በ manual ነው።
አዎ በ carbon color manual አለን። ሁለት ሺህ ሰባት ሶስት ነጥብ ሶስት የሚባል አለን።
በባንክ ይመቻቻል።
አዎ ባንክ ይወጣበታል።
ስንት ነው ባንክ?
ባንክ አንድ ሚሊዮን ይወጣበታል። ድርድር አለን።
ድርድር አለው።
አዎ እስከ አንድ ነጥብ አምስት አይቻልም። ባንክ
ባንክ አንድ ነጥብ አምስት አንድ ነጥብ አምስት ብር አንድ ነጥብ አምስት ስም- አ፣ okay አንድ ነጥብ ስምንት cash ሊከፍሉን ነው።
አዎ
እሺ ይምጡና እስቲ ያናግሩን፣ ወይ ፓስተር branch ኣችን ላይ መጥተው ያናግሩን።
Okay፣ ፓስተር ነው branch ኡ። Hello መስመር ላይ ነው።
ad- ad- address ኣችሁ ጋር እመጣለሁ። በቃ ሰኞ እመጣለሁ።
እሺ ፓስተር አደባባይ ፊት ለፊት እንገኛለን። ወይም ደግሞ ልክ ከመምጣቶት በፊት ሰማንያ ሁለት ሰላሳ አራት ላይ ደውሉልን። ከእንደ ከተሸጠ እንዳይለፉ አባት።
እሺ፣ እሺ፣ እሺ። አመሰግናለሁ።
እኛም እናመሰግናለን።